ሄሎ ሄሎ ሰላም።
አቤት ጤና ይስጥልኝ።
አብሮ ስጥልን ራሂልኝ ከቤት ቤት ነው የምደውልልህ። አሳውቅሃለሁ ብዬ ነበረ ቅድም።
አዎ አዎ፣ እናቴ አዎ እንትን ነው እ ሁለት ነው ያለው። በእርግጥ ሁለት ለአንድ ነው ያለቀው፣ ግን አዎ።
ሁለተኛው ቢጫ ካርድ የተሰጠው ዘጠና ስምንት ደቂቃ ላይ ነው።
ታዲያ extra time እኮ አይደለም እኮ አይደለም፣ extra time እኮ አይደለም። extra time ሲሆን አይደል እንዴ ማጥበየው ማ- ማ- ማ- ማ- ማልበላው እ
ማልበላው እኮ extra time ሲሆን ይሄ እኮ አዎ።
ጭማሪ ሰዓት ነው። ታዲያ ምን ያገናኘዋል?
ይሄ የባከነ ሰዓት ነው ወይስ ተጨማሪ ሰዓት ሰጥተው ነው?
የባከነ ሰዓት ቦንደስሊጋ ነው ቦንደስሊጋ ነው ቦንደስሊጋ ነው። ይሄ የ- የጀርመን ቦንደስሊጋ ሁለት የለም እህ ቦንደስሊጋ one አለ እነ ባየር ሙኒክ ምናምን የሚጫወት ቦንደስሊጋ two ነው።
እህ እ ተጨማሪ ሰዓት ላይ ነው። የባከነ ሰዓት የለም አዎ እዛ ላይ እኮ ነው የታየው እኮ።
ዘጠና ሰዓቱ ላይ የባከነ ሰዓት ላይ ነው የተሰጣቸው አዎ አዎ፣ እንጂ ለመለያየ ተብሎ የተጨመረ አይደለም።
አይደለም አይደለም አይደለም፣
እሺ ወይ ኮፓ ዴላሬ ምናምን አይደለም። እ ቦንደስሊጋ ሊግ two ነው። ጭማሪ ሰዓት ነው እ የባከነ ሰዓት ላይ ማለት ነው። ሁለተኛ የታየው yellow card ኡ እህ
እኮ እሺ፣ እንዴት!
ይህንን ኮሚኒኬት ላድርጋቸውና ላሳውቅክ።
እሺ እናቴ እሺ እሺ